Hello ጤና ይስጥልኝ።
አቤት
ምን ልታዘዝ? ቴሌቪዥን
አብራሪ
እሺ፣ ቴሌቪዥን game ነው። የጥያቄና መልስና የእድል ጨዋታ አለው። እ፣ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ሲደውሉ የቴሌቪዥን መረጃ በእንግሊዝኛ ይመጣልዎታል። ሰባ ቁጥር ተጭኖ ያረጋግጣል።
ምን ጫናለሁ? ኮከብ ኮከብ ዘጠኝ ሰማንያ አምስት መሰላል ዘጠኝ ሰማንያ አምስት መጠጥ ከዚያ አዎ፣ ሰባ ቁጥር
ሰባ ሰባት ሰባት ሰባት አዎ እሺ አመሰግናለሁ።
ከዛ ሶስት ቁጥር ላይ መጫወት የሚለውን ይንኩና ጥያቄና መልስና እድሎን ይሞክሩ የሚል ይመጣል። እ፣ አንድ ቁጥር ላይ subscribe ሲያደርጉት ይሰፋል። በስኬትም ሶስት ቁጥር እድሎትን ይሞክራሉ። አንድ ቁጥር ላይ ደግሞ ኮይን ገዝተው እ፣ ሁለት ቁጥር ላይ ኮይን ገዝተው ጥያቄና መልስ ይመልሳሉ። ያው ካሸነፉ ሞባይል፣ ላፕቶፕ ከአምስት ሺህ ብር ከአምስት ብር ጀምሮ እስከ አምስት መቶ ብር የአየር ሰዓት ሽልማት አለ።
አመሰግናለሁ።
መልካም ቀን። እሺ ባይ